ሄሎ ሄሎ ታደለ ተቋረጠ በመሰለኝ።
አዎ አዎ አዎ እሺ እ አስገብተሃል ለፋይናንሶች ልከህላቸዋል?
እ ምን ብሩን አስገብተሃል?
አረ ቆየው አስገብቻለሁ። ከልጁ ጋር እየተደዋወልን ነበርን። እዚህም አለማ ጠርቼ እንደገና ደግሞ እሱ ስልክ አላነሳልኝ አዎ አሁን ስብሰባ ላይ ስለሆነ ነው። ቴሌግራም ላይ አውርተን ነበር እንዴ ታደለ?
እኮ ቴሌግራም ላይ ራሱ ተልኮልኝ ነበረ እሱ አልከፍት ብሎ። ሄሎ ወይ እየሰማው ነው እየፈለግኩት አ- ነው ታደለ አዎ የሚል አ- አ- አዎ አሁን ሌላ ታደለ ቡራዩ
አዎ አዎ አዎ ታደለ ቡራዩ የሚለው ነው።
ታደለ አለማየሁ ቡራዩ ማለት ነው።
OK
እና የሆነ ልጆች ጠርቼ ቁጭ ብለው እየጠበቁን እኮ ነው እዚህ።
OK accept በለው ብሎ ነበረ። አዎ እሺ ለስብሰባ ስለገባ ነው። እሺ ጄሪ ትጨርስልሃለች አንዴ።
እሺ ማን ይጨርስልኛል አሁን እዚህ?
ጄሪ ልጆቹ ደግሞ አለች።
ሊሄዱ ነው።
አዎ ጄሪ ያለች ትጨርስልሃለች። ቆይ አንዴ እ?
ትጨርስልሃለች። ጄሪ ያለች ተስፍሽ ስብሰባ ላይ ነው።
እሺ ምን አሁን ልጆቹን ል- ል- ይግቡ ወይስ እንዴት? ታርግ አዎ ይቆዩ አንዴ። አያት ልትገባልህ ነው ትሰራልሃለች አንዴ።
እሺ ምን አይል ደቂቃ ይቆዩ።
አሁን ይኸው ልንገባልህ እኮ ነው። AnyDesk ልከህ የለ ያንተ ነው አስራ አራት ሀያ ሶስት ምናምን የሚለው AnyDesk ይሄም የራሴ ነው። አስራ ሁለት ቤቱ ላይ ነው እንትን በቴሌግራም የተላክልኝ።
አስራ ሁለት ሀያ ሰባት ሰማንያ አዎ፣ አምስት ሰማንያ ሁለት አዎ።
ሀምሳ ሁለት አዎ እሱ አዎ እሱ እሺ የራሴ በቃ ነው። አዎ።
እሺ አሁን ልገባበት ነው አንዴ ጠብቀን እሺ ቶሎ በይ ብናለኝ ቶሎ በይ